የሚያስበለን ነው። ሽምጠነት የሚሞተት አዎ አሁን ቅድም አናግሬሽ ነበር። የማራ አይደል አስቻላት እሺ፣ ከአለርት ሆስፒታል ብዬሽ ነበር። ብሩን አዘጋጅቷል። ስንት ሰዓት ትመጣላችሁ?
እናንተ በምትፈልጉ ሰዓት ነው የሚያስተላልፈው።
እኛማ አሁንም ከቻላችሁ ብትመጡ ደስ ይለናል።
እሺ፣ ቄስ ነበር ያሉኝ
አለርት ሆስፒታል ዋርድቱ ተኝቶ መታከሚያ ክፍል።
ከአለርት።
አዎ
እሺ፣ ምን አይነት የብሬን የማራይ ነው አይደለ?
አዎ
እሺ፣ በዚህ ስልክ ይደውልሏቸዋል። ይጠብቁ።
እሺ